ጤና ይስጥልኝ ሄሎ ቪዛ ኩለኛ የሚባኩት ምን አይነት የጉዞ መረጃ ልስጦት? ጤና ይስጥልኝ ደንበኛችን።
ሄሎ ሄሎ አይሰማም?
ጤና ይስጥልኝ ይሰማል።
ጤና ይስጥልኝ ደንበኛችን ምን አይነት የጉዞ መረጃ ልስጦት? ሄሎ ደንበኛችን አይሰማም?
ይሰማል። የጉዞ መረጃ ደርሶን ነበር።
እሺ የት ሀገር መሄድ የምፈልጉት?
ላይ ለማወቅ ፈልጌ ነው።
እሺ ምን አይነት information ነው የሚፈልጉት?
ለውጭ ለውጭ የት ሀገር?
አረብ አረብ ሀገር